ሄሎ ሄሎ አቤት ጤና ይስጥልኝ።
ጤና ይስጥልኝ።
በልኝ እንዴት ነህ?
ሙዚ እንዴት ነህ አለን ደህና።
አለው ስልክ ስብሰባ እኮ ገብቼ እምቢ ነበረ።
አለኝ ቅድም ስሞክር።
አዎ ስብሰባ ስወጣ ነው የደወልኩልህ።
okay እንትን ወረዳ አስራ አንድ ላይ system ላይ ትንሽ እንትን ገጥሟቸው ቨርስስ ላይ ስሙን አስተካክለውት እም፣ web ላይ ሲገቡ እምቢ እያላቸው እያስቸገራቸው contact እንድታረቅዳቸው ፈልጌ ነበር የደወልኩልህ።
አዎ፣ ታዲያ አሁን እንትን ፈሪ- የላችሁም?
እ?
ቴሌግራም ቻናል የላችሁም? የክፍለ ከተማ ለማህበር አለን።
የሚጽፉበት?
አለን አለን አላካችሁትም?
አይ አላክነውም። እዚህ እንትን የሚያስተካክሉት ሙዜን contact አድርጉት ሲሉን አማ ኧረ፣ እነ ሜሪ ሙዜን contact አድርጉት ሲሉን ነው አንተ ጋር ቀጥታ የደወልንልህ።
አይ፣ እነሱ እስኪ እኔ ያው ስብሰባ ላይ ነበርኩ። አሁንም እንትን አይደለሁም፣ ግን እዛ okay።
ላይ drop ብታደርጉት ነው የሚሻለው። እንደዚህ አይነት okay case ሲሆን ማሜ ላይ እንላከው።
ማሜ ላይ እንትን በለውና
እሺ እሺ ሙዜ እሺ እሺ፣ እሺ።